እንትኗን ያለው እሺ፣ ይሄ ቅድም የደወልኩት ልጅ ነኝ። ብር ቆርጦብኛል ያልኩሽ።
እሺ፣ ማን በሚል አካውንት ነው የላኩልን? ስልክ ስሙን ይዘሙ ያውቁታል?
አዎ፣ እሱ ባለው ተካ። ከዛ ስልክ ቁጥሬን ሁለቱንም ልክ ያለው ከነ ሙሉ መረጃ።
እሱ የማርያም ልጅ ኢትዮጵያን የሚለው ነው።
አዎ፣ አዎ። እሺ፣
እሺ፣ አግኝቼዋለሁ። ይስተካከልሎታል።
እሺ፣ እሺ፣ መልካም ቀን።
እሺ